Hello ሰላም ነው።
እግዚአብሔር ይመስገን።
እንትን ነበር ደቡብ ታርጋ five L አስራ አምስቱ
እሺ ቆይ አንዴ ጠብቀኝ ላስተላልፍህ። ሌላ ልጅ ጋር ነው አትዝጋው። ሄሎ ሄሎ፣ አቤት።
አልተገናኘም። አንዴ ጠብቀኝ።
እሺ